አልተከለከለም አሊባባ
እች ዶልፊን ነበረችኝና ዶልፊን አይናማ አጭሩ ሁለት ሺህ ስምንት እሺ
ገዢ ካገኛችሁ ትሸጡ- ትሸጡልኛላችሁ። እስቲ በምን ልላክላችሁ? በቴሌግራም ነው ይዘ- ወይስ ይዘው ልመተው ነው ይዘው ልመተው መኪናውን አይተን ነው አባት
okay፣ ማቆም አልችልም። ለዛ ነው እኮ ይዘውን ልመተው አይተ ነው ከዛ እሱ እንትን ይሉታል ችግር የለውም ነው።
እኮ መኪናውን ግን ማየት አለብን ነው okay፣ ይዤ ልምጣ።
አዎ። ፓስተር ወይ መስቀል ፍላወር branch መስቀል ፍላወር ወይ ደግሞ የት?
ፓስተር ፓስተር አደባባይ ፊትለፊት
okay፣ በቃ የመስቀል ፍላወር እመጣለሁ።
እሺ እሱ እሱ